ሄሎ ሄሎ አቤት ምን እንርዳው?
ቻፓ
አዎ ቻፓ ነው። ምን እንርዳው?
ብር ወደ እናንተ ተፏል ተብዬ ነበር፣ ግን ታስተላልፉልኝ አልቻላችሁም። ብሩ ወለጋ ምንድን ነው?
ያደረጋችሁት? አንዴ ባይ እ ቢጂታ።
ወለጋ ያደረጉት
እ?
ወደ ቤቲካ ነው ያስገቡት?
አዎ ወደ ቤቲካ ነው ያስገቡት?
ከቢጂጋ ወደ ቻፓ ላይ ያስተላልፉ።
ነው ነው ወጪ ነው ገቢ መጀመሪያ ከቤቲካ እ?
አሸንፈው ወጪ ያደረጉ ነው ወይስ አዎ አሸንፈን ነው በምን አካውንት ወደ ምን ወ- በ- እ? ወደ ቴሌ ብር።
አሁን ደወል ስልክ
አሁን ቴሌ ብር ነው አርብ ዕለት አሁን ነው።
በደወሉበት ነው አዎ
ነገር አለ እንደውላቸው ወደኛ አለ አዎ ደውዬ ነበረ ቻፓ ጋር ነው አሉኝ።
አይ ኖ ኖ ቻፓ ጋር የሚሰማችን ጋር ማሳየት ነበረበታ።
አ፣ ይህ የምስክር ነው?
አዎ ወደኛ ምን አላ በአሁን በደወሉበት አይ ስልካቸው ውስጥ ተማለኝ እና ወደሽ ነው የሚሆን ነው ያሉኝ።
ኖ ኖ ሁሌ ወደ ጓደ ነው እንዴ?
ስለዚህ አሁን ወደ እነሱ ልኩን።
እኛ ጥቅስ አይደለም እነሱ
እሺ ብላችሁ ካዳምኛ
ደረሰ ወዲያውኑ ትርጉም እባክህን አናግሪኝ።
በቴሌብር ሆነ አምስት ይላል።
ለምን ደግሞ እነሱ ምን ጥቅም ግን